ሄሎ ሄሎ፣ ጤና ይስጥልኝ በሱ
ከቤስት ቤት ወደ አካውንት ማታ ብር ልኬ ነበር እና ተሳልጥሎ ቀራ። እዛ አልገባም። ሰዎችም ደውዬ ነበር ይገባላሉ፣ አልገባም። ብቻ
ኦኬ። ወደ ምን ነበር የላክሽው? ወደ ቴሌ ብር ነው ወደ ባንክ?
ወደ አካውንት
ወደ ባንክ አካውንት።
አዎ
በዚህ በደውል በቁጥር ነው?
አዎ፣ ሌላ ነው። ዜሮ ዘጠኝ ሀያ ዘጠኝ እሺ።
ሰማንያ ሁለት ዘጠና ሶስት ዘጠና
እሺ።
ማታ ከስድስት ሰዓት በኋላ ነበረ
እሺ። ስንት ብር ነው?
አንድ ሺህ ብር Hello ቤት
Hello፣ አቤት።
ሪፖርት አድርገነዋል። እሺ፣ ለቻፓ እነሱ ናቸው የሚያስተካክሉት።
እና ሰዎችን ደውዬ ነበርና አልገባም።
አዎ፣ processing ላይ ስለሆነ እም፣ እስከ ማታ ይጠብቁት።
እሺ፣ አመሰግናለሁ።
እሺ፣ እኛም እናመሰግናለን።
ይገባል ግን አይደለም።
ይገባል። አዎ፣ ይገባል።
እሺ፣ እሺ፣ ወደ ባንክ ስለሆነ ነው የዘገየው።
እሺ።
እሺ